ጤና ይስጥልኝ።
አውራችልን ከቢጃ ኢትዮጵያ ዓለም ደውልሎት አሀ
ቤቲ ግሮሰሪ ኖት?
እ
ቤቲ ግሮሰሪ ኖት ደንበኛችን?
አይደለም አይደለም። ምን ነበር?
አዲስ የቢጃ የመለያ ቁጥር ልከን ነበረ ደርሶታል? text ልከን ነበር በስልኮት።
Okay አልደረሰኝም።
እሺ ለ- የያዙት ልንገሮት
እሺ
ሀምሳ
እሺ ስልሳ ዘጠኝ እሺ
ስልሳ ዘጠኝ ብለዋል።
አዎ ብያለሁ።
ዜሮ አራት እሺ
ይሰማዎታል?
ይሰማል ይሰማል።
ሀምሳ ስልሳ ዘጠኝ ዜሮ አራት ሰማንያ ሶስት ሰማንያ ሶስት እሺ ይዣለሁ።
እሺ ይብቃን።